ጤና ይስጥልን። ጠብታ አምቡላንስ
አምቡላንስ ከተክለ ሃይማኖት ቤት መውሰድ ይቻላል?
ከመኖሪያ ቤት ነው
አይ ከተክለ ከሆስፒታል ሃይማኖት ሆስፒታል አ አዎ። ግን አምቡላንስ አሁን ስራ ወጥቶብናል እና ይቆይባቸዋል። ምናልባት ከፈለጋቸው አሁን ከሆነ ከስንት ሰዓት ይቆያል?
እርግጠኛ አይደለሁኝም።
ሌላ አማራጭ የላችሁም?
እም፣ እም፣ አማራጭ የለንም። ምናልባት ከሁለት ሰዓት ወር ከአንድ ታ- ከአንድ ተኩል በኋላ መደወል ትችላላችሁ።
ከአንድ ተኩል በኋላ አዎ አዎ
እሺ እሺ እሺ